እስቲ ግን failed እዚህ አካውንት ውስጥ ገብተህ failed የሚለው balance ከኔ ወጥቷል፣ ግን ኮድ ያወጣ failed ምናምን ይላል። virtual code ለጓደኛ ልሰጠው ስል failed failed ማለት ምን ማለት ነው? አልገባም ማለት ነው።
failed ገባ ማለት ተመልሷል ማለት ነው።
ወደ እኔ ይኸው ይህልኝ እስኪ አንድ በዚህ ቁጥር ነው የምጠቀሙበት best bet ነው። Hello.